ጤና ይስጥልኝ አቶ አንዱ አምላክ።
hello እሺ CashPay ነበር የምደውልዎት።
አዎ አውቄ እሺ ቤት እጠቀማለሁ ነው ያሉን። አስራ ሰባት ቤት ስልክ አለኝ ነው ያሉን።
አዎ
እሺ እሱን ስልክ ቁጥር ይነግሩናል?
እ ቴሌግራም ጋር ልኬላችኋለሁ።
እሺ እሱ አርባ ሰባት መጨረሻውን ነው የላኩልን።
ስልሳ ዘጠና አራት ሰባ አምስት አርባ ሰባት አስራ ሰባት ቤቱን deposit ያደረኩበትን ምን ልላክላችሁ?
አዎ እሱንም የላኩልን ደንበኛችን።
እሺ ቴሌግራም ጋር ልክላችኋለሁ።
እሺ እናመሰግናለን። መልካም ቀን